ጤና ይስጥልን ቤት ቤት ቤቴ ነው የምረዳው።
ከአሸር ኮር ነበረ ቦነስ ቦነስ
እሺ ንገረኝ።
አስራ ሶስት እሺ ስልሳ ስምንት እህ አስራ ሁለት ዜሮ ሶስት
ገና ያላለቀ ጨዋታ አለው። የከነገ ወዲያ ጨዋታ ከተህበታል። ስለዚህ ጠብቅ።
ሌሎችስ
አንድ ጨዋታ ወጥቶብሃል፣ ሌላው ለእርታ አርሟል።
ሌላው አልፏል።
እም
የወደቀ የለው ማለት አንድ ጨዋታ ወድቆብሃል።